ወረደ እኮ
ሄሎ ሄሎ ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ። Auction ኢትዮጵያ ምን ልርዳዎት?
text ደርሶኝ ነበር የሆነ ኦፕሽን እንትን ላይ እም፣ ምን የሚል
የሆነ ጠረጴዛዎች እንዳሸነፍኩና ምናምን የሚል
አሀ፣ እሺ
እና እ ትናንትም ብደውል መጥታችሁ እንትን አላለም።
የምትወስዱት አዎ ቀሪውን የሚከፈልበትም እዛ የተላከው link ላይ account ቁጥርም የለውም ምንም የለውም።
link ኡ ላይ account ነበር አልሰጧችሁም?
ሰርተፊኬት አብሮ link ይልካል አይደለ?
አዎ ሚዲያ አዋርድ የሚያ እሱ ላይ እም፣ blank ነው።
እም፣ እሺ ቆይ አንዴ hello
ኧረ
ስሞትን ንገሩኝ።
እ?
ስሞትን ንገሩኝ። ስሞትና ስልክ ቁጥሮትን።
ዮናታን ወ- ወልደ ሚካኤል ነው የሚለው እሺ
ዜሮ ዘጠኝ አስራ አንድ
እም፣ እሺ።
ሰማንያ ስድስት ሰባ ዘጠኝ ሰማንያ ዘጠኝ
ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰባ ዘጠኝ እም፣ ሰማንያ ዘጠኝ እም፣ እሺ እሺ list ኡ ላይ check አድርጌ እደውልልዎታለሁ።
alright እሺ